hello hello፣
አቤት።
ሰላም ነው።
እግዚአብሔር ይመስገን።
እ፣ TikTok ላይ five L አይቼ ነበር።
አ አለ five L
እሺ፣ ስንት ነው የሚባለው?
እ ሁለት ሺ ሁለቱ አስራ ሰባት ከሀምሳ እሺ፣
ሁለት ሺ ሶስቱ ሀያ ስድስት
እሺ። በቃ የት አካባቢ ነው?
ፓስተር አደባባይ በቃ መጥቼ check አደረግልኝ።
ይቻላል። አዎ
እሺ፣ በቃ እመጣለሁ። ፓ- ፓስተር አደባባይ ነው።
አዎ አደባባዩ ላይ
እሺ፣ እኔ ደግሞ ገመቹ እባላለሁ።
እሺ ገመች እሺ፣ በቃ እመጣለሁ።
እሺ ይቻላል።
እሺ።